ፕሬስ ከላል ነው እባክዎ ምን ልርዳው?
ያልተለቀቀ ትኬት ነበረኝ።
እሺ ካሸርኩት ንገረኝና ቼክ ላድርግልህ መጀመሪያ ትኬቱን።
እሺ አስራ ሁለት ዘጠና ሰባት ይቅርታ አንዴ መስመር ላይ ጠብቀኝ።
እሺ ጠብቅ
እሺ አስራ ሁለት ዘጠና ሰባት ዘጠና ሰባት ሰላሳ ሶስት ሰላሳ ሶስት ሃምሳ ሶስት
አሁን update ሆኗል። እሺ ሁለት የወጣ ትኬት አለው የቮልቨርሃምፕተን ጨዋታ እና የዌስትሃም ዩናይትድ ጨዋታ እሱ lose ሆኗል እና እሱ ውድቅ የሆነ ትኬት ለሆነ አሀ ውድቅ ሆኗል።
ሁለታው ጨዋታ ውድቅ ሆኖብሃል። የዎልቨርሃምፕተን ጨዋታ እና የዌስትሃም ዩናይትድ ጨዋታ ከማንቸስተር ዩናይትድ ዋጋ የለውም ወይ?
ያው ምንም ተመላሽም የለውም።
የለውም። አይ በቃ እኔማ ጀ
እሺ አይ ያው ለማየት ከፈለክ scan አድርገህ ማየት ትችላለህ። አሁን thank you thank you እሺ ስለደወልክን አመሰግናለሁ። መልካም ቀን።